አቤት ጤና ይስጥልኝ።
ጤና ይስጥልኝ።
ከድር አጋር ነበር የምደውለው አባይ ቲቪ እሺ አጋር ለመሆን ተመዝግበው ነበረ።
እሺ ይዘው ነው አዎ፣ ይዛችሁ ቤተሰኝ text ልከውልን ልከንሎት ነበር ስልሳ ሁለት ሀምሳ አንድ ላይ እሺ አዎ፣ እንደዚህ ይዛችሁ እሺ አዎ። ስለዚህ እሺ።
website ኣችን ላይ ድር ገበያ website ላይ ገብተው እዛ እሺ።
ላይ ይመዝገቡ።
እንደ አዲስ መመዝገብ አለብኝ።
አዎ
እሺ እሺ እሺ እሺ። ስለዚህ W W ድር ገበያ dot com ላይ ይመዝገቡና እሺ።
መልሰው ይደውሉልኝ። እሺ እሺ ነው ግን እንትኑ ማስታወቂያው የሚለው ቁጥሩን አድርገው A ብለው ሲልኩ ራሱ ይመዘግባቸዋል ነው የሚለው።
አዎ አዎ። ይሄ አሁን ስልጠናም መሰልጠን ከፈለጉ ቪዲዮውንም እንዲያዩት እሺ እሺ ለዛ ነው።
እሺ እሺ እሺ አ- እናስተኛው። እሺ አመሰግናለሁ። እሺ